ሄሎ ሄሎ፣ ጤና ይስጥልኝ። ከአምቡላንስ ፖስት ምንድን ነው? ሄሎ ሄሎ፣ ጤና ይስጥልኝ። ጠብታ አምቡላንስ ነው ምን ልርዳው? ሄሎ ሄሎ፣ ጤና ይስጥልኝ። ሄሎ